ያለ ጤና ይስጥልን።
እንዴት ዋላችሁ? ሰላም ነሽ? እመቤት እግዚአብሔር ይመስገን።
ማለ- ማሊያ ፋሚ ነው።
አዎ ቢዋ ያላችሁ እንዴ?
ቢዋይዲ አለን። አዎ
እ፣ በጥቁር በነጭ
በፈለጉት ከለር አለን።
እ፣ እሺ፣ እስከ ስንት ይባላል? በብድር የኤሌክትሪኩን ነው አይደል?
ኤሌክትሪክ ነው። አዎ።
አዎ ግን የኤሌክትሪክ ካሽ ነው አይደል? አባት ነው እንዴ? cash አንድ ሁለት ሚሊዮን ብር አለን።
ምን አሉኝ?
አንድ ሁለት ሚሊዮን ብር cash አለን።
አንድ ስንት አሉኝ? ይቅርታ።
ሁለት ሁለት ሁለት ሚሊዮን እሺ ቁጥ
ሁለት ሚሊዮን አለን። ከዛ ይበልጣል ወይ እ፣ ከዛ ወደ በላይ መቶ- ከሆነ
ቁጥር ልትሰጡና አዎ።
ዜሮ ዘጠኝ አርባ አራት ቆይ፣ እሺ፣ ቆይ ወረቀት ላውጣ እመቤቴ። ዜሮ ዘጠኝ እ፣
አርባ ዜሮ አራት ዘጠኝ አርባ አራት እ፣ ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አስራ አንድ ማን በለው ማሊ ባባ ብለው ያናግሯል።
እ እ ማሊ ባባ ብለው ያናግሯል።
እሺ ማሊ እሺ እሺ ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ልክ ነው።
በቃ እሺ ማሊ ብዬ ላናግራት እሺ አዎ አመሰግናለሁ